ሰላም ጤና ይስጥልኝ። ችርሲ ፕባካው ምን
አሁን እንትን ኦርደር አድርጌያለሁ። እንትን በዚህ ቁጥር እሺ፣ በዚህ ስልክ ቁጥር በግሩፕ አዝዤ ገብቻለሁና ሶስተኛ ሰው ሞልቻለሁ።
ኦኬ ናሪ ኖት ናሪ ሚል አው ስኳር አዝዣለሁ። ካንሰል እንዳይሆንብኝ ነው አስራ አምስት ኪሎ አዝዣለሁ።
ምንድን ነው ያዘዙት?
እ ምንድን ነው ያዘዙት?
ስኳር አስራ አምስት ኪሎ ኤደን group ላይ አ
okay እና ተቀናሽ እንዳይሆንብኝ አስራ አምስት ኪሎ ማለት ነው።
ሀያሉ ኤደን እና ናሪ አጠቃላይ አዎ።
ሀያ አንድ ኪሎ
አ የኔ አስራ አምስት ኪሎ ነው።
አዎ አዎ cancel አይሆንብኝማ።
cancel አይሆንም። product ኡ አዎ።
ይመጣሉታል ይረከባሉ።
በቃ ሶስት ሰው ሞልቷል። ነገ እ ነገ ከነገ ይመጣል ይመጣል። አዎ እ?
ይመጣል። ነገ እሺ፣ ይመጣሉታል። ይጠብቁ። እሺ እሺ።
መልካም ቀን።